ማናሉህ ሲያወዳድሱህ ማናሉህ ከፍ ከፍ አድርገው ማናሉህ ፍቅር ሲነሱህ ማን ማናሉህ ማን ደግሞ ማናሉህ ማን ማናሉህ ማን ደግሞ ማናሉህ ማን ሰበቡ አንሰ በበኛ አንሰ በበኛ ዛሬም አልመጣም በለኛ ሰበቡ አንት መንገደኛ አንት መንገደኛ ዛሬም የለሁም በለኛ መመለሱ ላይቀር ሁሉም ወደ ኋላ የሄደን አይፈራም የጨዋ ሰው ገላ ዳር እንኳን ጽድቁ ፍቅርን በማመኔ አይገርምም ወይ ታዲያ ባንተ መኮነኔ ሲያቆላምጡህ ማናሉህ ሲያቀባብጡህ ማና